ቸግሮ ብሎ ዞር ብሎ ያላየ ከፊት ይገኛል ቀድሞ ሊኮንን ሊወቅስ ያለ ስም ስም ሊሰጥ እንዴት ነው ብሎ በድካም ያላየ ከፊት ይገኛል ቀድሞ ሊኮንን ሊወቅስ ያለ ስም ስም ሊሰጥ ስቀለፍ እንጂ አትቁም ከቶ ከህሊና በላይ ለራስ ዳኛ ክትመቶ አንተ ስታውቀው የእውነት ውስጥህን በሰው አሉባልታ